ያስጠላም በሽታ ቤት ልጅ ነው የምንረዳው።
ዊዝድሮ ማድረግ ፈልጌ ነበር ወደ አካውንት ወደ ባንክ እሺ እኛም ቢያለን ኢንቫሊድ የሚለውም እንዴት ነው ብዙ ነበር ወጪ ማድረግ የፈለግ ሶስት መቶ ብር
ይሄን የበሽታ ቤት ስልክህ አዎ አንድ ሴት ላርቆሽ ጠብቀኝ invalid ነው የሚልህ።
አዎ ወደ account ነበር የፈለኩት ወደ ባንክ እሺ ግን ምን መሰለክ እንትን upgrade ይፈልጋል account ህና እም።
አሁን የሉም መጥተዋል። ስለዚህ ጠዋት በጠዋት upgrade አስደርግልህና ወጪ ማዘዝ ትችላለህ።
እንጂ አይቻልም አሁን አልችልም አዎ invalid ካለ ግዴታ upgrade መደረግ አለበት።
Okay እንጂ ይወጣል በ- ወደ account መግባት ይችላል ወደ ባንክ አይደል?
ይችላል። አዎ ችግር የለውም።
መጠኑ ከሶስት መቶ ጀምሮ ነው አዎ ኦንላይን ከሆነ አዎ አዎ
እሺ እሺ እናመሰግናለን። መልካም ምሽት።